ሄሎ ሄሎ ሄሎ፣ ጤና ይስጥልህ።
አብሮ ስትልን ከሁዳ bike manufacturing ጋር የደወልኩልህ ንጉሴ፣ አቤት እ፣ ነገ junior አካ- በ accountant ነት የጽሁፍ ፈተና ስላለክ ሁዳ bike manufacturing እንድመጣ ነበረ። ለቡ መብራት ኃይል አርሴማ ፊት ለፊት።
ለቡ መብራት አዎ፣ ለቡ መብራት ኃይል አርሴማ ፊት ለፊት ነው office ኣችን እና እዛ እንድመጣ የጽሁፍ እሺ።
ፈተና አለክ። ትመጣለክ?
ስንት ሰዓት ነው?
ሁለት ሰዓት ጧት።
ሁለት ሰዓት አዎ
online- on- on time ሁለት ሰዓት ነው ፈተናው?
አዎ እስከ አራት ሰዓት ምናምን መምጣት ትችላለህ።
አዎ እችላለሁ።
እሺ
ማ- manufacturing ማን ያልሽኝ? ስሙን እኔ ወዳ ልደውል።
bike manufacturing ወጋ አዎ ወዳ
እሺ፣ ወጋ